Hello ጤና ይስጥልኝ ቻፓ።
ጤና ይስጥልኝ።
Hello አቤት፣ ማን ልበል?
ትናንት ከቴሌብር ወደ በቻፓ ወደ wallet ገንዘብ አስተላልፌ ከቴሌብር ቀንሷል፣ ግን ቻፓ አላስተላልፈልም
እሺ አንድ የቴሌ ብር ስልክ ቁጥሮትን ይነግሩኛል።
እ
የቴሌ ብር ስልክ ቁጥሮትን ይላሉ።
ስልሳ አምስት
ዜሮ ዘጠኝ ስልሳ አምስት ስልሳ አንድ
ስልሳ አንድ ሰላሳ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሀያ ዘጠኝ አዎ
እሺ ከምን betting ነው?
እ
ከምን betting ነው?
ከቃና ቤት
ቃና ቤት እሺ ከቃና ቤት ስላልተላከልን ማለት ነው እ እነሱ ጋር ይደውሉና አፕሩቭ ያስደርጉ እሺ